ሰላም ጤና ይስጥልኝ። ችብችብ ጤና ይስጥልኝ። ዓርብ ዕለት ያዘዝነው product ነበር፣ አልገባልንም እስካሁን።
እሺ እ፣ ትናንት ደውሎሎት ነበር?
አልተደወለም።
ማን ደውለን ነበር?
ግን አሳውቀን ነበረ።
የ admin ዋ ስም ማን ነበር?
እ፣ ተዋበች በላይ
እሺ ቆይ እስቲ ልይሎት አንዴ።
እሺ።
okay ቲማቲም፣ ሽንኩርት፣ እ፣ ቀይ ስር ምናምን ያለበት ነው።
አዎ፣ ድንች ምናምን።
ወሰን አዎ፣ ወሰን ወጥቶሎታል። ዛሬ ይመጣል። ይጠብቁ።
ወጥቷል።
አዎ እሺ፣ እሺ፣ አመሰግናለሁ።